ጤና ይስጥልኝ። ስፖርት ነው ባኮ የምንወደው።
ሄሎ ሰላም ነው? ሄሎ የሆነ ብር withdraw አድርጌ successfully ብሎኛል፣ ግን አልደረሰኝም።
እሺ እንደዛ ያሉትን screenshot ያድርጉና በቴሌግራም ይላኩልን።
በቴሌግራም እያናገርኳችሁ እኮ እንትን አለ አይመልስልኝ ለአንተ ጀምሮ
እሺ በዚህ ስልክ ነው ቴሌግራም የላኩት?
አይደለም በሌላ ስልክ ነው።
እሺ እንገሩኝ።
በአርባ ሶስት አርባ ሶስት አርባ ስምንት እሺ ዘጠና ስድስት አስራ ስምንት እኮ እንትኑ ነው ገ- ኮዱ ገብቼ ነው የምልከው።
ምንም እኮ አላኩም።
አርባ ሶስት አርባ ስምንት ዘጠና ስድስት አስራ ስምንት በዚህ ስ- ኢቴኤል አበሻ